የተበራ መረጃ ማዕከል በኩል እንወዳው
ሰላም ነው።
እግዚአብሔር ይመስገን።
ወደ ሰ- ወደ ሰመራ ልሄድ ነበር። በራ- ቅዳሜ ከአዲስ አበባ ሰመራ
አዲስ አበባ ሰመራ።
ለቅዳሜ ያሉኝ
አዎ። ይሁድ ብመለስም ካለ ደርሶ መልስ።
ደርሶ መልስ ነው።
አዎ።
ቅዳሜ ሄደው እሑድ የሚመለስ
አዎ።
እሱ አንድ ደቂቃ ሌሎት ቅዳሜ ከዚህ ሲሄዱ ስድስት ሰዓት ከአርባ አምስት እና ዘጠኝ ሰዓት ተኩል አለ። የትኛውን ላድርግሎት?
ስንት ስንት?
ስድስት ሰዓት ከአርባ አምስት እና ዘጠኝ ሰዓት ተኩል
እሺ፣ ዘጠኝ ሰዓት ተኩል
እሺ። ይቅርታ፣ እሺ፣ አንዴ።
ይሁዱንም ይልኛል።
እሺ፣ እሺ፣ ላይ ያሉት ነው። አንዴ ከዛ ደግሞ ሲመለሱ አራት ሰዓት ከአስር እና አስራ አንድ ሰዓት ከሀያ ነው ያለው
አስራ አንድ ሰዓት ከሀያ
ከ- የከሰዓቱን
አዎ።
እሺ።
హీరో హీరో ఎవరైనా చేయండి
አጠቃላይ ዋጋው ስምንት ሺ ዘጠኝ መቶ አምስት ብር ነው።
ስምንት ሺህ
Hello ስንት
ስምንት ነው?
ሺ ዘጠኝ መቶ አምስት ብር ደርሶ መልስ ምን አሉኝ?
እሺ፣ መልሼ እደውልልሃለሁ በዚህ ስልክ። Hello።
እሺ፣ ይቻላል ይቻላል። እሺ ይደውሉልን።
እሺ